ሄሎ ጤና ይስጥልን ቤት ረዴት ነኝ።
አራት መቶ ብር ትራንስፈር ሳደርግ አሁን ያዘብኝ። እስቲ ይልኝ ይስድራል ነው አባ
እ ይስድራል ነው አ ምን ይላል አባቢስ?
ቆይ አየለን
ትምህርት ቤት እ ለምን ትሄዳለህ?
እሺ አሁን ገብቶላል። እሺ
እሺ አመሰግናለሁ።
እሺ መልካም ቀን እሺ